hello hello hello ይሰማል። ምን ልወስደው?
ካርድ አሁን ስሞላ አሁን ለሚያቅፋ ይጠፋል። ምንድነው?
የቲቪ ዊንጌም ደንበኛ ከሆኑ በየቀኑ ትኬት ይገባሎታል። በሚገባሎ ትኬት game ኦችን መጫወት ነው። እድሎትን መሞከር። hello በሚገባሎ ትኬቶች game ኦችን መጫወት ነው።